አይነት ማለት ነው።
ስልኝ አሁን ሰሌሽ ወሳል እና በቴሌግራም ላክልኝ ብላችሁ እሺ በቴሌግራም ልክ ያለ ልክ ያለ ግን ኦንላይን አይደለም እንትን መስመሩ ኦንላይን ላይ አይደላችሁ።
ፎቶ አንስተው ነው የላኩልን አይደለ? ከስልክ ላይ አዎ አዎ፣ ፎቶ አንስቼ ከስልክ ላይ እና ስልኬና ስሜን
እሺ። ግን የላኩልን ስክሪንሹት ላይ ፍቃዱ ነው የሚለው ቴሌብር እኮና ፍቃዱ እንትን እኮ ነው በሚል ነው የሚቀጥለው።
የተላከበት እኮ ነው ነው ወይ የብሩ የተላከበት ማለት ነው።
ብሩ ወደ አሪፍ ፔ አይደለም የተላከው።
ብሩ ለኔ ወደ እኔ ወደ እኔ transfer የተደረገበት አይ፣ እሺ እኛ ማየት የምንችለው ግን ወደ እርሶ ሌላ ሰው የላከልዎትን ሳይሆን ከእርሶ ጋር ብሩ ከገባ በኋላ እ፣ ወደ betting deposit ሊያደርጉ ሲሞክሩ በአሪፍ ፔ በኩል እንደተቆረጠ የሚያሳየውን ነው።
ኦኬ፣ አብ ያንማ ማለት ነው እንትን ማለት ልኩ ስላላወቅኩ ነው የሞከርኩት በሱ ላይ ለማስገባት ግን እህ፣ እ፣ እንትኑ እንትኑ ተቀነሰ ብሩ እንዴት አድ- በምን ላውቅ እችላለሁ? የምልክት ግን በአርስቴ ነው ብሩ አልተቀነሰም ነበር።
ብሩ ተቀነሰ፣ ግን ገቢ አልሆነም ነው ወደ አካውንት አው ልክ እንደዛ ብሩ መቀነሱን text message ከቴሌብር አዎ።
አልደረሶትም።
ከቴሌብር አንተ አልደረሰኝም።
አዎ፣ በቴሌብር ጠይቅ ካልደረሱት በመቶ ሀያ ሰባት በመቶ ሀያ ሰባት ስጠይቅ እህ፣ ያው ብሩ እንደተቀነሰ ምናምን አወኩኝ ማለት ነው።
ወደ አሪፍ ቤት ተቀንሷል ነው ያሉት።
አሪፍ ጋር ላደረጉት ግብይት ምናምን ይላል መቶ ብሩ አው እሱን text message ነው ለኛ የሚልኩልን።
እስኪ እስኪ እሺ